ዳልማ እባላለሁ እባክዎ ምን ልርዳዎ
login ለማድረግ register ለማድረግ የሞከርኩ ነበር app ኡ ላይ ግን error እያመጣብኝ ነው።
እሺ ስልክዎት iPhone ነው?
ይሄ ይሄ አሁን የደወልኩበት ማለት ነው።
iPhone ነው ስልክዎት?
አዎ iPhone ነው።
እሺ VPN አብርተው ይሞክሩት። እሺ ባለሙያ ፈልገው ነው።
እ፣ እንትኖች ይኖራቸዋል እንዴ? መካኒኮች ይኖራቸዋል የመኪና?
እሺ እ፣ ቋሚ ነው ወይስ ለአንድ ጊዜ ነው የሚፈልጉት?
አይ ለአንድ ጊዜ Okay። እ፣ ምንድን ነው ብልሽቱ?
እ፣ አይ፣ ጎማ እንዲቀይርልኝ ማለት ነው።
Okay አንድ ጊዜ ብቻ መጥቶ ጎማ የሚቀይር ማለት ነው።
አዎ ግን በዛውም app ኡንም እንትን ለማድረግ ነበር የሞከርኩ የፈለግኩት።
ይቻላል። VPN አብርተው ይሞክሩት እሱን።
እሺ።
እ፣ ማን ልበል ስምዎት?
መሐመድ መሐመድማ።
ሁሴን
እሺ የት አካባቢ ነው?
እ፣ አሁን ለእንትኑ ልትደውይልኝ ነው ወይንስ አ ለባለሙያው ማለት ነው።
Actually እዚሁ አካባቢ ጋር ይሄ ጎሚስታ ስላለ እዛ እንትን ማድረግ ይችላሉ። ግን like check ም ለማድረግ ፈልጌ ነበር ይሰራል አይሰራም የሚለውም ማለት ነው።
Okay check ለማድረግ ነው እንጂ ባለሙያ አግኝተዋል ነው።
አ ማለት አገኛለሁ ያው like በቅርብ ስላለ ማለት ይችላል።
በቃ እንደዛ ከሆነ VPN አብርተው ይሞክሩት መተግበሪያውን።
እሺ እሺ እሺ መልካም።
አመሰግናለሁ።